ሄሎ
ሄሎ ሄሎ፣ ጤና ይስጥልኝ።
አቤት።
ከወደ vehicle manufacturing ነበር የምደውልልክ።
ከማን?
ከወደ vehicle manufacturing ከድርነካ እሺ፣ እሺ። አዎ፣
በ junior accountant ነት ነገ ጠዋት ሁለት ሰዓት ላይ ፈተና አለክ።
አ- አ- አድራሻ የት ወይ ነው?
ለቡ መብራት ኃይል አርሴማ ፊት ለፊት።
ነገ አዎ ከቻልክ ደግሞ ሰዓት?
ዛሬ ከሰዓት ዘጠኝ ሰዓት ላይ።
አረ ዛሬ አል- አልችልም።
እሺ ነገ ነገ ነገ ይሻላል።
ትመጣለክ?
አዎ፣ እሺ ስንት ሰዓት?
ነገ ጠዋት ሁለት ሰዓት ላይ።
እሺ፣
መልካም ቀን።
እሺ።